ትችያለሽ።
Hello Hello
አቤት።
ሰላም ማካቻችሁት ነበር፣ ይቅርታ እሺ እናት እ ፓፓያ አልመጣልኝም ብለው complain አቅርበው ነበር።
አልመጣልኝም። ሰው የመጣው የተበላሸ ነው ነው ያልኩት።
Okay መልሰው ሰጠዋቸዋል ወይስ እርሶ ጋ ነው?
አይ አልሰጧቸውም፣ ነገ እንወስዷለን አላችሁኝ።
በቃ እሺ፣ እሺ እንትን location የት ነው የሞሉት?
ወሎ ሰፈር ኮል ወሎ ሰፈር። እሺ ነገ ይመጣሉ፣ እሱን ቀይረው ይሰጧቸዋል።
እሺ እናት እሺ መልካም ምሽት።
እሺ አመሰግናለሽ።